ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺ ላይ ደምቅም ባዶ ነው። ስም የለኝም እኔ ከጠሮኝ ባንቺው ነው። አብሬሽ እያለው ለበደልኩሽ በደል በእንባ በመለስሽ የሚያንሰኝም አይደል ማልባት የሚያንሰኝም አይደል የኔ ሕይወት ያላንቺ ላይ ደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው አብሬሽ እያለው ለበደልኩሽ በል በእንባ በመለስሽ የሚያንስኝም አይደል ማንባት የሚያንስኝም አይደል እቴሞች እቴሞች በቃኛ ልልሽ ልኬና ወግ ያለው ራሴን አልዋሽ እቴሞች እቴሞች በቃኛ ልልሽ ልኬና ወግ ያለው ራሴን አልዋሽም ግድ የለኝም ያለሽ ዋሽቷል አንደበቴ እጦትሽ ያጠቃው ይታይ ሰውነቴ ምግብ ያኖረኛል ወይ ሆዴስ ያንቺ አይደለም ወይ ግድ የለኝም ያለሽ ዋሽቷል አንደበቴ እጦትሽ ያጠቃው ይታይ ሰውነቴ ምግብ ያኖረኛል ወይ ሆዴስ ያንቺ አይደለም ሞይ አልወድሽም ያልኩት ውሸቴ ውሸቴ እምቢ ያለኛል አንቺ አፋወጣ ቤቴ ያልሆንኩትም ብሏል ይቀጣ ምላሴ ገና ወድሻለው ይጠቅ ትራሴ መውደዴን ይጠቅ ትራሴ አልወድሽም ያልኩት ውሸቴ ውሸቴ እምቢ ያለኝ ያላንቺ አፋወጣ ቤቴ ያልሆንኩትም ብሏል ይጥጣ ምላሴ ገና ወድሻለው ይጠየቅ ትራሴ መውደዴን ይጠየቅ ትራሴ በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና ምናኔ እንዳልገባ ለገዳም አልበቃ ቀጣፊ ምላሴ ከልቤ ላይ ርቃ በምድር ያለኝ ሀብቴ ነሽ በውስጤ ኖሬ ገነሽ ምናኔ እንዳልገባ ለገዳም አልበቃ ቀጣፊ ምላሴ ከልቤ ላይ ርቃ በምድር ያለኝ ሀብቴ ነሽ በውስጤ ኖሬ ቀናሽ ለካህን ነግሬ ይጸለይ በስምሽ ልውጣ ኢየሩሳሌም ሆዴ ልማጸነሽ የሆዴን ሳትሰሚን አንደበቴን አምነሽ አትክሪ አትራቂ ምኞት ብቻ ሆነሽ አትክሪ ምኞት ብቻ ሆነሽ ለካህን ነግሬ ይጸለይ በስምሽ ልውጣ ኢየሩሳሌም ሆዴ ልማጽንሽ የሆዴን ሳትሰሚን አንደበቴን አምነሽ አትክሪ አትራቂ ምኞት ብቻ ሆነሽ አትክሪ ምኞት ብቻ ሆነሽ ታቆዴት ይገኛል ደስታስ ምንድን ነው? ሌቷ የለም ዝንፍ ያላንቺው ዘበት ነው። ሳቆዴት ይገኛል ደስታስ ምንድን ነው? ሌቷ የለም ዝንፍ ያላንቺ ዘበት ነው። በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና